ጤና ይስጥልኝ ቤስሜት ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን sticker ምናምን ማስላክ ፈልጌ ነበር እዚህ virtual virtual እና የስፖርት sticker እና group ላይ ሳናግራቸው አንድ አይነት sticker ነበር የላኩልኝ።
ማን ልበል? ከየት ነው የምትደውልልን?
አዳማ አስራ ስድስት ያሱ ዮናስ ማለት ዮናስ የዮናስ አዳማ።
shop ነው።
አዎ ምንድን ነው የሚላክልህ?
የስፖርቱንም የ virtual ንም sticker የተለያየ sticker ቢኖር አሪፍ sticker የሚለጠፈው አዎ አልተላከልህም እንዴ ፋይሉ?
የት- እኮ የተላከልኝ ይሄ በሳምንት በሳምንት win የሚደረገው እ፣ sticker ብቻ ነው።
እንጂ እና የተለያዩ ሁለት- አማራጮች ምናምን ያሉት ምናምን የለም።
አዎ የለውም የለውም፣ ሁለቱም አንድ አይነት ነው። ሁለቱ እሺ፣ በቃ።
ልቀውልኝ ነበር፣ ሁለቱም አንድ አይነት ነው።
እሺ check ላድርገውና እዛ ላይ እልክልሃለሁ።
እሺ፣ በአንተ አሁን ልላከው?
ላክልኝ። አዎ አዎ እሺ